hello ወይ ሱሲ ደውሉልኝ ብላሽ ነበር? ደውሉልኝ ብላሽ ነበር?
አዎ ብዬ ነበር። ተላከልኝ በቃ እንትኑ ስላልተላከልኝ training ነው።
እሺ ልኬልሻለሁ። እንትኑን እያደረግን አየሁት።
ነበር።
ግን አንዱ ግን
ምን አልሽኝ? ምን አልሽኝ?
cash game የሚለው ብቻ ነው እዚህ የተጫነው።
penalty የሚለው የለም።
የለም add እናስደርገዋለን። አሁን አዎ፣ ብሩ ሆቴል የሚለው ብሩ ሆቴል ላይ እሺ፣ እሺ ሱሲ